ስትልን ልጅ ኢትዮጵያ በሰዓት አብስትልን ምን ልርዳው? ደንበኛችን
ከዳላስ ባርና ሬስቶራንት ነበር የምለው።
እሺ
አይ ምን ነበር?
ማሽን ፈልጌ ነበር
ደንበኛችን ድምጾት በጣም ርቋል።
እ ማሽን ፈልጌ ነበር።
ማሽን ፈልጌ ነበር ነው ያሉኝ።
አሎ
መስመር ላይ ያለው
ጤና ይስጥልኝ። ሰላም ነው።
እግዚአብሔር ይመስገን። ምን ልርዳው?
እ ከዳላስ ነበር የምንደውለው።
እሺ
እም፣ ማሽን ተከራይተን ነበር ስንሰራ የነበረው እህ
ግን አሁን በቃ ምንም ከአንተ ምንም እርዳታ እያገኘን ስላልሆነ ክራይ በጣም ስላንገበገበን ማሽኑን ለመመለስ ልንገደድ ነው እና ድንገት ከእናንተ ከአሮጌ ማሽን ቢሆን ብትተባበሩን ብለን ነው።
እሺ ደንበኛችን የ እ ይሄንን ጥያቄዎትን መዝገብ ለሚሰ- ለሚመለከተው አካል አለፍልዎታለሁ። ያንን ለማድረግ የጃይ መለያ ቁጥሮትን ወይም ደግሞ TIN number ኦትን ይንገሩኝ።
ሲል number ሁለት ዜሮ አሎ አሎ
መስመር ላይ ነዎት?